ጤና ይስጥልኝ አሪፍ ጤና አዲስ ነው ባኩ የምንረዳው ጤና ይስጥልኝ። እንዴት አመሸሽ?
እግዚአብሔር ይመስገን እንደምን እንዴት ነው?
አሁን ሪፖርት አድርጌ ነበር ዊስትሮል አድርጌ ከኪክ ቤት ትላንትና ማታ ላይ ፔንዲንግ ላይ እሺ።
ነበር የቀረው። ከዛ በኋላ ስክሪን ሻቱን በስር ቁጥር ሰጣችሁኝ። ስክሪን ሹት ልኬላቸው ነበር።
እሺ ደንበኛችን በዚህ ቁጥር ነው የተመዘገቡት።
of course በዚህ ቁጥር ነው።
እሺ ስምዎትን ይንገሩኝና ደንበኛችን
ካሌብ ካሌብ ክብሮ
እሺ አስተላልፈውልናል ለደንበኛችን ቴሌግራም ላይ
screenshot ስልክ ቁጥር ሰጥንኮ screenshot ልኬያለሁ እሺ ደንበኛችን ጉዳዩ ለሚመለከተው አካል ተላልፎሎታል። በተሻለ መጠን በፍጥነት ለመስራት እንሞክራለን። ባለሙያዎቹ ሲያሳውቁን ደውለን እናሳውቆታለን። ሌላ የምረዳዎት ነገር አለ?
አይ በቃ እሱ ነው እየጠበቅኩ የነበረው።
እሺ ደንበኛችን ስለደወሉ እናመሰግናለን። መልካም ምሽት ይሁንልዎት።
እስካሁን